Hello፣ አቤት። ሰላም ጤና ይስጥልኝ።
ሰላም ነው?
ሁሉ ሰላም ነው። ከ Flintstone Homes ነው የምደውልልዎ።
እ?
ከ Flintstone Homes ነው የምደውልልዎ።
ከ Flintstone Homes።
አዎ፣
እሺ።
ከዚህ በፊት ስለ አክሲዮን ስለ ቤትም ተነጋግረን ነበር።
አዎ፣ ከዚህም በፊት አዎ፣ አዎ፣ እና hold ሆኗል ብዬው ነበረ። አሁን ስለተከፈተ ሙሉ መረጃውን መጥቶ መስማት ይችላለሁ።
እ፣ አሁን ሁሉም ነገር ተከፍቷል።
አዎ፣
በቃ እንትን እናደርጋለና በቃ ከተከፈተ እሺ፣ እንደዛ ነው። መቼ ብቅ ይላሉ?
ቆይ አልተመለስኩም። ድጋሜ ሄድኩኝ ወደ field። ስመለስ ልደውልልህ።
እሺ፣ እሺ፣ እሺ፣ አመሰግናለሁ።
እሺ፣ ምንም አይደለም። እሺ።
እሺ